ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው?
ሄሎ ጤና ይስጥልኝ።
ሁሉ ስፖርት ነው ባኮ የምንረዳው?
እሺ እንትን ለምሳሌ አካውንት በአካውንቴ ገንዘቦች በቴሌ ብር ያስገባው ያልፍ ይጫወት ነበረ።
እሺ
አሁን እነኚህ ኤርስ በቴሌ ብር ኤርስ ምናምን የሚሉት ነበሩ። እነሱ ለጊዜው deposit ለማድረግ ስሞክር ጠፉብኝ። አሁን አዎ update እየተደረገ ነው። እስከ ከሰዓት ይሰራል። በትዕግስት ይጠብቁ።
okay፣ ስለዚህ ከእናንተ ነው ማለት ነው።
አዎ እስከ ከሰዓት ይሰራል። በትዕግስት ይጠብቁ።
ችግር thank እሺ እሺ እሺ